እውቀቱ ውበቱ በኃይለ ማርያም ያምረው የአገር ደም ግባቱ አባ ተምትን መስፍን ብዬ ጀመርኩና የሀበሻ ጀርዱን ራስ ራስ አጣፍኩና መጥዬ ላንሳበት አንድ የሸዋ ሰው ከአበበ ጀምሬ ቁሜራድ ነው በንግዴ መራጭ ወዳል ወዲው ተኳሸ ወዘው ወዘው የወዘው ወዘው የወዘው ወዘው የወዘው ወዘው የወዘው ወዘው የወዘው ወዘው ደክሞት አይቆምም የሽዋ ፈረስ ታንቆ በር ዘልቆ